પહેલા ሄሎ ቤት አብሮ ይስጥልን የገርጂ ኦፊሳችሁ ከሰዓት ይሰራል እንዴ?
አዎ አዎ አለን እስከ አስራ አንድ ሰዓት እስከ አስራ አንድ አላችሁ?
አዎ
እሺ፣ ምን እኔ ቡና ፈልገሽ?
ማስቆርጥ ነበረ።
እ፣ እንደዛ ከሆነ እስከ ስድስት ነው ይቅር ቤት መረጃ መስሎኝ ነው ኧረ እባክሽ አዎ ኮሌክሽኖች እስከ ስድስት ነው ያለው እምልሽ ኦልሬዲ እኮ እንትን ብያለሁኝ ባንክ ተሰራጭ ኢንቮይስ ብቻ ማስቆረጥ ነው።
አሀ፣ እንደዛ ከሆነ ለ- እ፣ ቴሌግራም ላይ ያልኩላችሁም ቆርጦ እንዲጠብቁ okay ላክ ያን ቁጥር ላክ አንዴ ይቅር ምንድን ነው?
እ፣ ዜሮ አንድ አንድ ስምንት
እም ሀያ ሁለት እም ዜሮ አንድ ሀምሳ
እሺ ይደውሉና collection ያገናኝ ነው አዎ።
እሺ እሺ አመሰግናለሁ። እሺ